ሄሎ ሄሎ ወይ
እሺ አለ ብለዋለኝ። ሁለቱም አለ ነው።
እኮ እናንተ የላኩልን ዋጋውን ትነግሪኛለሽ? የሁለቱንም
እሺ ECG አምስት መቶ ሀያ ብር ነው።
ኢሲጂ አምስት መቶ ሀያ ብር አዎ brain CT scan without contrast ነው አይደል ያሉኝ?
አ አ non-contrast ኧ ሁለት ሺ ሰባት መቶ ብር ነው።
እሱ ሁለት ሺ ሰባት መቶ ይሄ አምስት መቶ ሀያ ሀያ እሺ እና አሁን ትልኩልናላችሁ አምፕሎስ አዎ ቁጥሮትን እያስተላለፍኩ ነው። ሌላ ሰው ይደውላል ያንሱ ይዛሉ።
በቃ ይሄን ቁጥር ነው የምታስተላልፊው አዎ በዚህ ይደውሉላችሁ አይደል?
በቃ ችግር የለውም አ፣ ይደውልልን እሺ እናትዬ አመሰግናለሁ እሺ